ሄሎ
ጤና ይስጥልኝ።
አብሮ ይስጥልህ።
ከቢጃ ኢትዮጵያ ነው የምደውልልዎት። ቤቲ ሆቴል ኖት አይደለ?
አዎ
አዲስ የቢጃ የመለያ ቁጥር ልከን ነበር፣ ደርሶታል?
በምን
text ልከን ነበር አዲስ የቢጃ የመለያ ቁጥር ብለን አልደረሱት።
አል- አልደረሰኝም።
እሺ የያዙት ልንገሩት።
እሺ
ሀምሳ አንድ እ?
አንድ ሄሎ
ሀምሳ ስንት አንድ ነው?
አይሰማም አስራ አንድ
አይደለም፣ ሀምሳ አንድ ሀምሳ አንድ
አዎ ዜሮ ዜሮ እሺ እሺ
ሰባ ሶስት
እሺ
ስልሳ ሁለት
ስልሳ ሁለት
አዎ
ሀምሳ አንድ ዜሮ ዜሮ ቢጃ የመለያ ቁጥር ነው።
እ?
እሺ ቀጥሉ።
ድምፅሽ ይቆራረጣልና
ይዘውታል ቁጥሩን ሀምሳ አንድ ዜሮ ዜሮ ሰባ ሶስት ስልሳ ሁለት አዎ
እሺ ደንበኛችን መልካም ቀን ይሁንልዎ።
እሺ